બરાબર hello hello hello hello hello સલામો እሷ ድምፆ ትንሽ አይሰማም ትንሽ ድምፆት አይሰማም
ሄሎ
ሄሎ
አቤት ጤና ይስጥልኝ።
Okay ሰላም ነው እግዚአብሔር ይመስገን።
ድምፅ አድርጌ ነበር እና ቴሌግራም ላይ ላኪልኝ ብላችሁ ቴሌግራም ላይ ልኬ ነበረ
ምን በኦንላይን ማለት ነው
ምን
እ ምን ነበር እናቴ አልሰማኝም።
ዶንኪ ቲዩብ ነው አይደል አዎ ልክ ነሽ። አዎ እኮ አዎ ለዛ ምዝገባ አድርጌ ኦንላይን የምን ለምንድን ነበር የተመዘገብሽው?
ለዩቲዩብ
እሺ ለወጌሻ አዎ እሺ
እና እዛ ላይ እንትን ቴሌግራም ላይ ላኪ ባላችሁ መሰረት ቴሌግራም ላይ ልኬያለው እሺ
ኦንላይን ክፍያውን አድርጌ ምናምን ጨርሻለሁ ማለት ነው።
እሺ እናቴ እሺ እሺ እናያለን። መጋቢት አስራ ስድስት class ይጀምራል። እ፣ ኢሜልሽንም ልከሽልናል። ኢሜል ኢሜልሽን ልከሽልናል።
የጎግል ኢሜል የኔን እ፣ አዎ ልኬያለው ስልክ ቁጥሬን ምናምን ደረሰኝን ፎቶ አንስቼ ልኬያለው እንደዛ ነው መልካም።
ማድረግ ያለብኝ።
አዎ አዎ መልካም እሺ እሺ በቃ እሺ፣ class ምን ይጀምራል። ደውለን እናሳውቃለን። ስምሽ ማን ነው እናቴ?
ልክ ጌታቸው እ እ፣ ጌታቸው ማን ነው? እሺ ልክ ጌታቸው ልኬ ጌታቸው።
ጌታቸው አዎ።
እሺ እሺ ስልክሽ
አስራ አንድ
እሺ
ዜሮ ሁለት ሰላሳ ሶስት
ዜሮ ሁለት ሰላሳ ሶስት ሀምሳ ሶስት እሺ አመሰግናለሁ።
እሺ